ሄሎ ሄሎ ሄሎ፣ ጤና ይስጥልን።
ጤና ይስጥልን።
ዳስና ስቱዲዮ ነው?
አዎ ነው።
እኔ ከዊፕላስ solution company ነበር የደወልኩት።
እሺ company ያችን አንድ app ይዞ መጥቷል እና እሱ ውስጥ ከሀምሳ በላይ service ኦች አሉ። ከ service ኦቹ አንዱ ደግሞ የፎቶ ቤት አገልግሎት ነው እና እሱ ላይ እንድትመዘገቡ ነበረ። በነፃ ነው። ስትመዘገቡ ስልክ ቁጥራችሁ፣ አድራሻችሁና የምትሰጡት service እዛ ላይ ይኖራል። ማንኛውም የዊፕላስ solution ተጠቃሚ የፎቶ ቤት service የሚፈልግ ሰው እናንተን በቀላሉ ያገኛችኋል ማለት ነው። ከእናንተ የሚጠበቀው አሁን በምልክላችሁ link app ኡን አውርዳችሁ register ማድረግ ነው።
እሺ ላኪልኝ፣ ችግር የለውም። ጥሩ ነው።
እሺ አድራሻ የት ነበር?
መገናኛ ነው።
እሺ እንዲሁም በተጨማሪ የተለያዩ social media ዎች ላይ የሚለቀቁ ማስታወቂያዎችን በራሳችን ወደ እንሰራለን ምናልባት ፈቃደኛ ከሆናችሁ ማለት ነው።
እሺ ላኪልኝ፣ ሊየውና ሁሉንም ነገር ከዛ ያው አይቼ እንትን እላለሁ።
እሺ እሺ መልካም ቀን።
አሜን